ለውጥ ጤና ይስጥልኝ አሪፍ ነኝ ዳዊት ነኝ ባኮት ምልዳ
كم يتنقوا
ምናምን هذا كم يتنقى
እ፣ ይቅርታ ኦሮምኛ አልችልም።
اوكي سلام عليك እግዚአብሔር ይመስገን። ባኮት ምልዳው አያየ የእንትን የኦቤን ቁጥር ነው አላችሁ እንዴ?
አይ ተሳስቷል ደንበኛችን። ይሄ አሪፍ ፔይ ነው።
እንደዛ ነው።
አዎ አየ እስኩስ ምሽ እሺ፣ እሺ አመሰግናለሁ። መልካም ምሽት።
አየ